Liquid Gold hello hello እናትዬ አቤት አቤት
ልከን ነበረ ከጂጂጋ ዩኒቨርሲቲ ብለን ፎቶ አንስተን ልከን ነበር ቴሌግራም በሌላ ስልክ ቁጥር እ በማን የላክሽው ማነው ስልሽ ቴሌግራም ላይ እ ቴሌግራም ላይ እሺ አንዴ አንዴ ፍቅር እ ማነው ስሟ ጓደኛሽ ትንሽ ማነው ነገር ህይወት እናት እ ሂዊ የሚለው ነው ቴሌግራም ላይ ጅጅጋ ዩኒቨርሲቲ ውሾ አልሰራ ብለው ነው ብለሽ ኢንዲስ ክልከሽ ነው ምንድን ነው የሚሆነብሽ እ ውሻው ነው እ አልሰራም ያለን እኮ ምን ምንድን ነው ዲስፕሌይ አያደርግም ቲቪው ላይ አይመጣም እ አዎ ማለት ማብራት እ ሲጠፋ እንትን ይላል አይመጣም ተመልሶ በዛው ነው የሚጠፋብን ከኮምፒውተር ወደ ቲቪው እየመጣልሽ አይደለ
እ ማለት እ ቲቪው ላይ አዎ የለም ቲቪው ላይ እምቢ ብሎ ነው ቪዲዮ አይመጣም ማለት ነው ያው አዎ አዎ አዎ መጣ ትከትበልሽ እሺ የኔ display መጣ